ሄሎ
ሄሎ ሰላም ነው
ማን ነው?
አለን አለን እ፣ ትላንት ደውዬ ልክ ነበረ
አዎ ማን ነው?
እንትና አይ ከሳፊ electrical ባጃጅ ነበር የምደውልልህ
እሺ
እንትን እ፣ ባጃጅ እ፣ እንትን ብላለሁ ብላኝ ነበረ መግዛት ፈልጋለሁ ብላኝ ነበር
እኔ ነኝ እንደዛ ያልኩ።
አዎ ከወሊሶ አ
አይ ሌላ ሰው ነው አባት።
ሌላ ሰው ነው ኦኬ እሺ እም።